ጤና ይስጥልኝ እንዴት ነሽ?
ሰላም ነው።
እግዚአብሔር ይመስገን ሰላም ነው።
አለን። አዎ፣ ቤት ቤት ፈልገን ነበር።
እ
ቤ- ቤ- ቤት ቤት እሺ
እ ቤት ቤት ምን ፈልጌ ነበር አልከኝ?
አይ አልከፈትም አለኝ። ትንሽ
አዲስ አካውንት ነው?
አዎ፣ እሺ ቤት ይቅርታ ቤት ቤት dot ቤት የሚለው ድረገጽ ላይ ገብተህ ገብተሃል መክፈት ፈልጌ ሚለውን ተጭነሃል አይደለ?
እ register መክፈት ሚለውን ፈልጌ ተጭነሃል አይደለ?
አዎ፣ ከዛ ቁጥርህን ከዘጠኝ ጀምሮ ታስገባለህ። password ህን ደግሞ አጠቃላይ ከስምንት አዎ።
ፊደሎች በታች መሆን የለበትም እና ቢያንስ አንድ capital letter፣ አንድ small letter እና እ ቁጥርና symbol መኖር አለበት።
ቁጥሩ ይኸውልህ አንድ ቁጥር ታስገባለህ፣ ከዛ አንድ capital letter፣ ከዛ አንድ small letter፣ ከዛ አንድ symbol password ላይ ማለት ነው።
ኔትወርክ ይቆራረጣል። ቆይ ቴሌግራም ትጠቀማለህ?